ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ሉኪንግ ስክሩ ፈልጌ ነበረ ለትንብረት ስክሩ ፈልጌ ነበረ።
ኦኬ ምን እንትን ነበር?
እ- እትሩ እስክሩ ኦኬ እኮ የስንት ቴክስት ታርግልናል ወር ቴሌግራም ጋር ትልክልኛል?
አዎ ቴሌግራም አዎ ቴሌግራም ላከለ አዎ ስልክ ቁጥር ያዝና አለ።
እሺ እሺ ዜሮ ዘጠኝ
ዜሮ ዘጠኝ Hello ሀያ ስምንት Hello ይሰማኛል እሺ ዜሮ ዘጠኝ ሀያ ሀያ ስምንት ስምንት ሰላሳ ሁለት No no no ዜሮ ዘጠኝ ሀያ ስምንት ሀያ ስምንት አርባ አንድ ሀያ አርባ አንድ አስራ አንድ አስራ አንድ ሰባ ስድስት ሰባ ስድስት አዎ ዶክተር አቤኔዘር ብለው ያዘውና እሺ አዎ ሰባ ስድስት ና መጨረሻው መጨረሻው ሰባ ስድስት ነው።
Okay እሺ ስለዚህ ያለውን ነገር ሚሽን ይለኝና እንትን እናደርገዋለን።
ኦኬ እሺ እሺ እሺ መልካም ደውላለሁ። ከዛ Okay እሺ እሺ እሺ እሺ ቻው
እሺ